ጤና ይስጥልኝ እንደምን አምሽታችሁ ምን አይነት የጉዞ መረጃ ልውሰድ? ጤና ይስጥልን
ጤና ይስጥልኝ
ጤና ይስጥልን hello ቪዛ ዓለም ነኝ ባክዎት ምን አይነት የጉዞ መረጃ ልስጥዎት?
ጤና ይስጥልኝ
አብሮ ይስጥልን ደንበኛችን
ጤና ይስጥልኝ እንዴት ነዎት? እም? ጤና ይስጥልኝ